ሄሎ
ሄሎ ሄሎ፣ አቤት።
ሰላም ጤና ይስጥልኝ። ከቤት ቤት ነበረ አዎ፣ እንዴት ነሽ?
አለን። እሺ ጥያቄ ምን ነበረ?
ጥያቄ ከወን የእኔ ጓደኛ ከራሱ እንትን ወደ እኔ ለማስተላለፍ የትምህርት ቤት ይፈልጋል።
account
አዎ፣ የራሱ ከራሱ account እሺ
avatar ኡ ከ- ከ- ከእሱ avatar ወደ እኔ avatar ለማስተላለፍ ይፈልጋል።
እንትን ነው አሁን ለምሳሌ ወደ account deposit ማድረግ ከፈለግ deposit deposit ኡን አ- ስታረግ እ እሺ፣ deposit deposit ኡን አውቀዋለሁ።
ስታረግበት አዎ፣ ግን deposit የምታረግበት account እና ቤት ቤት ቁጥርህ አንድ አይነት መሆን አለበት። ስለዚህ ወደ አንተ ቤት ቤት ቁጥር እሱ መላክ አይችልም። ተቀይሯል system ኡ።
እህ፣ ወደ አንተ መላክ እሱ መል- አይችልም። አንተ ነህ ወደ ራስህ የምትችለው እንጂ
እኔ ነው እንጂ እሱ የእሱን balance share ማድረግ አይችልም ማለት ነው።
አዎ ወደ አንተ ቤት ቤት account እንዲልክልን የፈለግከው አይደል?
አዎ፣ ወደ እንደሱ ማድረግ አይቻልም።
እሺ፣ እንትን ማግኘት እንችላለን እንዴ?
ምን
ብድር ከእናንተ ማግኘት እንችላለን እንዴ?
አይ ብድር አን- አንሰጥም።
ለጊዜ አዎ
አሪፍ ነው። ብቻ ሌላ ደግሞ እኛ ያለው ሳይንስ እስቲ comment እናደርጋለን። እናመሰግናለን። thank you እኛም እናመሰግናለን። መልካም ምሽት።
አያ